ሰላም ጤና ይስጥልኝ።
ሰላም ወደ Flintstone Homes ነው የደወሉት። ምን ልርዳዎት?
እ
Flintstone Homes ነው የደወሉት። ምን ልርዳዎት?
አክሲስ ነበር ተሳስቼ እ?
ወደ አክሲዮን ነው የደወልኩት። ተሳስቻለሁ።
አዎ ልክ ኖት።
መግቢያ ፈልጌ ነበር። ምዝገባው የት ነው?
okay አሁን ስምና ስልኮትን ይዛለሁ። ሐምሌ አንድ ላይ እንደውሎታለን።
እሺ፣ ስሞትም አልበል
ስሜ ሰርተ ይባላል።
ማሉኝ
ሰርተ።
ሰርጸ።
አዎ እሺ ምን ላይ ነው ማስታወቂያችንን የሰሙት?
እ እ ምን ላይ ነው ማስታወቂያችንን የሰሙት?
እዚህ ላይ ነው ቲቪ ላይ።
መዝናኛ ትንሽ።
okay እሺ። የት አካባቢ ነው ልጁ? አዲስ አበባ ነው?
አዲስ አበባ ነው የሚሆነው።
እሺ ሐምሌ አንድ ላይ እንደውሎትና ስላለው ነገር እናሳውቆታለን።
እሺ፣ እሺ እሺ። መልካም ቀን።
እሺ።